መሰረት ነው የሚልሰረት እሺ ሰረት የሆነ ኦርደር ነበር እና ከሳ ስልክ ይደርሰታል አላነስ ጸደቀ ነህ
አይደለም አይደለም እሺ
አርባ ሰባት ሰላሳ አምስት
አርባ ሰባት ሰላሳ አምስት ሰላሳ አምስት ካስተመር ስልክ አላነሳ ነው ያለ
ዝግ ነው ሸትዳውን ነው ዝግ ነው ስም ማን ነው ሰይድ ሰይድ አ
እሺ ሰይድ አስተላልፍልሃለሁ ከአስር ደቂቃ በኋላ መልሰህ ደውልልኝ እሺ አርባ ሰባት ሰላሳ አምስት ነው ያልከኛ order አዎ።
ነበሩ እሺ እሺ እሺ